ሰላም ጭብጭብ hello፣ እንዴት ዋላችሁ? እግዚአብሔር ይመስገን አለን ይመስገን። አሁን ቲማቲም አርባ ብሩ ሞልተን ነበር እና ትራኮን ጋር ነው ያለሁት። ነገ እሑድ ስራ ስለማንገባ ሰኞ እንድታመጡልን ነበር።
already እንትን ብለውታል።
እ ሞልቻለሁ።
okay ዛሬ ግን ባይሞሉት ይሻል ነበር፣ ምክንያቱም ነገ ይወጣብዎታል።
አሀ የለሁም፣ ነገ እዚህ ትራኮን አካባቢ የለሁም፣ ቤቴ ነው የምውል።
ወይ የሚቀበል ሰው ምናምን ቢያመቻቹ ይሻላል እንጂ አሁን ነገ ወጡ እንደገና ደግሞ የለም ተመልሶ ስራ ቦታ ወጥቷል።
ማንም የለማ።
እስኪ ስልክዎትን ይንገሩኝ።
ዜሮ ዘጠኝ አስራ አንድ እሺ ሀምሳ አንድ እሺ ዜሮ ስምንት ዘጠና ሰኞ ነው የምኖረው ትራኮን።
እሺ check አድርጌ የማይወጣ ከሆነ ነግሮታለሁ፣ ግን ነገ ሊወጣ ይችላል።
እሺ እሺ እሺ እናት፣ እሺ